ኢንዱስትሪ ስራ ገብቼ
አሁን withdraw አድርጌ ነበር። confirm ወይ approve እንዲደረግ ነበር። ይኸው ስልክ ነው።
አሁን ነው
አሁን ነው በቃ እሺ፣ ከቶላል። እሺ እሺ